ቤት ቤቲ ነኝ የምንረዳው
ስፖርት ቤት ነበረ።
ምናምን የስፖርት ቤት ነበረ እሺ፣
እና system እየሰራ አይደለም።
የት ነው?
መጀመሪያ ነበር ሐዋሳ
ሐዋሳ ማንጋ ሙሉቀን ሙሉቀን ሐዋሳ።
አ፣
እሺ እንዴ፣ Hello ሙሉቀን ወይ restart አድርገው ይሰራል። እሺ አሁን restart አድርገው ኮምፒውተርህን። አሁን እየሰራ ነው። እሺ እሺ